Hello hello
Hello?
Hello Denizli.
Arıstırdı.
ብርሃኑ
Hello?
ሄሎ አልሰማሁትም። ብርሃኑ ነው።
Buranın?
አዎ፣ Hayır, arıdlı.
እ፣ እሺ፣ መልካም
Hı? Kes ne bas?
እ፣ ከገበያ ኤክስ ነበር የደወለው። አየሁ ቤት አካባቢ ሱቅ ያለው ተሳስቶ Aa, adlayın, suk adlayın.
አስሙ- Buranın sağın, ተሳስቶ ነው።
vasfı, vasfı ünlüsün ya.
የሰሙትን ተሰው ነው። እሺ፣ እ፣ እ?
ከገበያ ኤክስ ነበር አስሙት። እዚህ ጋር ተሳስቶ ነው።
Eşi, eşi, ከገበያ ኤክስ ነበር የደወልነው። ሄሎ eşi. E, e, online?
አዎ፣ አዎ።
E, እንዴት ነው eşi.
የተገበያዩበት ነው?
Ee, አ፣ ትናንትና ፈርሜ ወስጄ ነበረ ኦንላይን እንትን
አ፣ እኛ ጋር አልፈረሙም። እ፣ መ- እ?
እኛ ጋር ትንሽ ቆይት ብለዋል። በስልኮ መገበያየት የሚያስችል application አለ።
ወስጃለሁ ትናንት ነው። እሺ፣ መልካም ቀን።
እ።